ቤት ሄሎ
ሄሎ
ጤና ይስጥልን ቢስቱ ቤት
ሰላም ነው እና እንትን ፈልጌ ነበረ ትኬት ማታ ጨዋታ- ጨዋታ- ጨዋታ ቤት እየተጫወቼ እሺ
ባየር ሙኒክ ቦይድ አግቶ ነበረ እሺ
ከዛ ወዲህ ሀያ አራት ሰዓት በኋላ ይገባላል ተባልኩ እሺ ሀያ አራት ሰዓት ሞላው አልሞላም ቲኬቱ ቴ- ቴ- ቴሌግራም ላይ ላክልኝ ብለው ነበር እና ብዙ ነበረ ቲኬቱ ብዙ ጨዋታዎች ነው እነዚያ የሆነብኝ እኮ ላይ ላይ ከሆነ እኮ ኮፒ ፔስት እያረክ መላክ ትችላለህ ለእኛ እኮ ድልካላ እንድታዩሉኝ አብሩፍ ልታደርጉልኝ ነው ማ- አይቻልም አሁኑ ቴሌግራማቸው ላይ ነው ያለው። አዎ፣ አሁን ይኸው።
ቴሌግራም ላይ ማን ነው ስም አዎ። ቢ- ቢቢ ኤም ይላል ቢቢ ኤም ማን ነው ስምሽ አንቺ ስምሽን ቴክስት ላክልሽ ቆይ ቢቢ
ቢሌ ች ች አ ልክልሻለሁ ቢቢ ቢቢ አሁን።
በየትኛው ቁጥር ነው በዜሮ ዘጠኝ ዜሮ ሶስት በሚለው ሌላ ክልል
አዎ
ዜሮ ዘጠኝ ዜሮ ሶስት አርባ አራት በእነሱ ሌላ ክልል አዎ
እሺ መቅደስ ብለህ ላክ እያየሁ ከአሁን እሱ ጋር
መቅደስ እሺ አየሽ አዎ አዎ እሱ ነው ልክ ያለው ትኬቶችንም አራት ነው- አራት ነው- አራት ነው አፕሩቭ አርጉልኝ ነ- ነገ ጠዋት ነው የሚሆነው ጊዜው ሰዓቱ እሺ ችግር የለውም ይደረጋል እሺ እሺ እሺ እሺ እናመሰግናለን እሺ እናመሰግናለን እሺ check ይደረጋል እሺ